ይሄን hello
hello ጤና
ጤና ይስጥልን አለን። አንድ ትኬት እንትን ለማድረግ ነበር cash out፣ ግን አንደኛው ቡድን postpone ሆኗል። ይቻላል እንዴ?
አይ አንድ match postponed ከሆነ እሱ እስኪያልቅ ድረስ መጠበቅ አለበት።
okay
በሀያ አራት ሰዓት ውስጥ maybe ያ ጨዋታ ካልተካሄደ አዎ
void ይደረጋል።
አዎ። እሺ እሺ ስለደወሉ እናመሰግናለን። መልካም ቀን ለሁላችሁ